የለም። እሺ ቻኖሊ noodles አይደለ? ለቡ branch
እ ለቡ branch ነው አይደለ? ቻኖሊ
ለቡ አዎ፣ ጤና ይስጥልኝ። ለቡ ቻኖሊ ይላል።
እሺ፣ ይቅርታ ከቢው delivery ነበር የምደውለው።
እሺ በ order number 897263 normal salad full ታዛችኋል። አንድ
እና ይኸውልሽ ሰባ ሁለት ስልሳ ሶስት fish noodle ነበር ያለችው እም፣ ስላልቆረጥ ነው አላልኩም ስላሉ ማለት ነው ልጁ ላይ አይተን ስልክ ላይ ኖርማል ሳላልኩም ሰርተንለታል ሰርተነዋል። ምን ነበር ሌላ ሰርታችሁታል አይደለ?
ፊሽ ያው ፒያዘዙን ኖርማል ኩል ቆርጠን ሰርተን ሰርተን ስለዚህ ኖርማል ሳላድ ፉል ሰርታችሁታል። አይ ልጁ አልታዘዘም አሉኝ ስላለኝ ነው።
አዎ ይኸውልሽ የ- የእኔ ስልክ አሁን ስለተበላሸ ማለት የድርጅቱ እም፣ በሌላ ስልክ አድርጌ ነው እንትን ኦኬ።
የምለው ማለት ነው።
ስለዚህ እና ኬክ ሰርታችሁለታል።
ኬክ አይታየኝም። የእነሱን ኦርደር ግን ነበር እያዩ እየሰሩት ነው። እሺ እሺማ በቃ አመሰግናለሁ። መጥቶ ይውሰድ። ስለዚህ አልቋል።
ወስዶታል። ኖርማል ፉሉስ በረከት የቢዩ ወሰድ አይደለም ወስዷል እኮ አልታዘዘም አለኝ እኮ ሰባ ሁለት ስልሳ ሶስት አይደል?
ይሄ ይሄ ልጅ ልክ አይደለም ሲጀመር። እኔ ጤነኛ አይመስለኝም። ይቅር በለኝና ማለት ነው ወስዶታል። እሺ እናቴ እሺ አመሰግናለሁ።
ምን ብሎ ነው የሚጨቃጨቀው? ብታይ በእውነት አመሰግናለሁ።
ዛት እሺ ልጁ ደስ ይለኛል።
እሺ እሺ፣ አመሰግናለሁ።